ጌታ የባክህ መለመንህ አሳየን ባክህ እንዳድርገህን ያረቢ አማን ያረቢ አማን እውቀት ጊዜውም ጉልበቱም ያንተ ሰው ገንዘብ ገዛው ተገማመተ ያረቢ አማን ያረቢ አማን ረቢ ያረቢ ሰው ተጠቃቀነ ሁሉም በሩን ዘጋ ቢመጣ ዚያረ ወንድሙን ፍለገ ሰው ተጠቃቀነ ሁሉም በሩን ዘጋ ቢመጣ ዚያረ ወንድሙን ፍለገ